hello hello hello ወይማ አይሰማም hello hello ወይማ hello ወይ አቤት እናት እሺ ከምን ነበረ በሰማንያ አራት ዜሮ አምስት ሰማንያ ሰባት የተቀበላችሁት order ምን ያህል ይቆያል ከዚህ በኋላ ታሽጎ ይኸው ወሰደው በቃ ሰጠነው እናቴ በቃ ይኸው ሰጠነው አለች እሺ እሺ እሺ እሺ
hello
ቀጠልን
እየሸጉ ነው hello
አ-